हां हां
hello ሰላም ጤና ይስጥልኝ ቤተሰቤት
እናት እንትን ነበረ ትናንት የተበላት ጤፍ ነበረና የተበላቸውን ቦነስ ፈልገን እሺ cashier code ዋን ትነግረኛለህ
እሺ አስራ ሁለት ስልሳ ሁለት አስራ ሁለት ስልሳ ሁለት
ሰላሳ ስድስት ስልሳ ስምንት ሰላሳ ስድስት ስልሳ ስምንት
የትናንት ነው አትሽ እሺ መቶ ብር አለ እሺ ቦነስ
መቶ ብር አዎ።
እናመሰግናለን እሺ እናመሰግናለን እያም መልካም
እሺ እናት